Hello፣ ጤና ይስጥልኝ። ድር ገበያ።
እግዚአብሔር ይመስገን።
አቤት።
ጫማ ፈልገን ነበር።
እሺ፣ ምንም ችግር የለውም። መለያ ኮዱን ይነግሩኛል የጫማውን?
እም፣ ቁጥሩም አለን
አዎ፣ ኮ- ኮዱን
ኮድ አለው አላወቅኩም። sorry ቴሌቪዥን ላይ መለያ ኮ እስከነ መለያ ኮዱ ነው። ምን አይነት ጫማ ነው?
ውስጥ ይሄ እንትን ምንድን ነው ቁጥሩን እስኪ አይተን እንደውላለን።
እሺ፣ እሺ፣ አይተህ ይደውልልኝ።